ጤና ይስጥልኝ። የሆነ ኮድ ካቸር code network አስቸግሮ አንድ ፋይል አስራ ሶስት
እሺ
አስራ ሶስት አስራ ሶስት አርባ ስድስት እሺ
ሰባ ሁለት እህ ሰባ ስድስት
እሺ ስምንት መቶ ብር ለቅቄልሃለሁ። refund bonus check አድርገው።
ስምንት መቶ ብር አዎ
thank እሺ መልካም እሺ